Hello, sir. Very good.
Hello?
Salam Deshmukh. Sorry.
እንዴት ዛሬ እዛ ኢኮኖሚ ኮሚሽን የነበረው ቦታ ላይ መምጣት አልቻለም። መቼ ነው ክላስ የሚጀምረው? እና ከሶስት ሲኒማ ነው ቼክ ሶስት ማድረግ ሲኒማ ነው። ምናልባት የቦታ ለውጥ ካለ ፌስቡክ ላይ post ከዛ ትንሽ እናደርጋለን።
ድምፅ አለ መሰለኝ ከኋላሽ ይሰማኛል።
ምን አለ?
ሰራ ከኋላሽ ድምፅ አለ መሰለኝ ይሰማኛል።
አዎ፣ ፕሮግራሙ ስለተጀመረ ነው።
okay የ welcome ነው ፕሮግራሞች ስላሉ ነው።
so በኋላ መቼ ነው?
ነገ ይደውሉልናል ወይ ነገ ወይ እሺ ማታ እሺ ይቻላል፣ ነገ ይችላል።
ይደውሉልናል።
thank ዩ